Hello? Hello?
Hello Hello ሁሉ ስፖርት ነው። እባኮ ምን ልርዳው?
እንትን ነበረ በ ም- እንትን አስገብቼ ነበረ ኦንላይን ልጫወት ማለት ነው።
እሺ ከዛ ብሩን ከቴሌብር ላይ ቀንሶት ነበረ፣ ግን ሁሉ ስፖርት ላይ ደግሞ እንትን አላለውም ነበር።
እሺ ከቴሌብር የተላከሉትን text screenshot አድርገው በቴሌግራም ይላኩልን።
እንትን እሱን ደግሞ አጥፍቼው ነበረ። እንዴት ማግኘት እችላለሁ?
የቴሌብር ቅዳሜ ማታ ነው። አህ አህ።
ቴሌብሮችን ያናግሯቸው
OK ይልኩልኛል እነሱ message ኡን።
ያናግሯቸው። ያው እነሱ ስለሆነ የሚቆጣጠሩት አህ እሱን ያናግሯቸው።
ቴሌብር። እሺ አዎ፣ አዎ፣ እሺ እሺ እሺ